ኤላ እንዴት ነሽ?
እንዴት ነሽ?
ደህና ነሽ?
አለ ይመስገን።
በጠዋት ወጣችሁ?
አዎ ወጣን።
ሄደ ጌቱ
እ ሄደ ጌቱ ሐኪም ቤት አዎ ሐኪም ቤት ነው አይደል?
እም?
ምሳስ ምን አልሽኝ?
ምሳስ
ምን- ምን አልሽኝ? አይሰማም ብዙ።
ምሳስ
ገና ነው ሰዓት።
ብሩን አገኘሽው?
አዎ
በሽ
ቻው